ጤና ይስጥልኝ ሳምራዊት ነኝ። እባክዎ ምን ልርዳዎ?
hello ጤና ይስጥልኝ
አብሮ ይስጥልን።
ምን ልርዳዎት ደንበኛችን?
አሪፍ ፔይ ላይ ትናንትና ውድድሮ ሳደርግ አሪፍ ፔይ ላይ ገንዘብ ገባብኝ። ውድድሮ አደረኩኝ።
እሺ ዋሊያ ቤት ዋሊያ ከዋል- ቤት ከዋሊያ ቤት። እሺ አ፣ ምን ዋሊያ ያህል- ቤት አራት መቶ ብር
ትላንትና ነው አይደል ቀኑ?
አዎ ትናንትና ነው ሪፖርት አድርጌ ቴሌግራም ቁጥር ተሰጥቶኝ እዛ ላይ screenshot ኡን ላክ ተብዬ ልኬ ምንም ልከዋል?
አልሆነም። አዎ
እሺ ደንበኛችን በዚህ ስልክ ቁጥር ነው ያመለከቱት?
በዚሁ ስልክ ቁጥር ነው ያመለከትኩት።
ቴሌብር የሚጠቀሙበት ማለት ነው።
አዎ ቴሌብር የምጠቀምበት በዚሁ ነው።
እሺ ደንበኛችን ሊሉት አንዴ መስመር ላይ ጠብቋል።
እሺ
ደንበኛችን መስመር ላይ ያሉ
አለው አለው።
መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስሞት ማን እንበል?
ሲንቶሊና ደሳለኝ
አዎ፣ ጉዳዩትን ወደሚመለከተው አካል አስተላልፈን ልዎታል።
ትናንትናም እንደዚህ ተብዬ ነበር። ሁለቴ የጥሪ ማዕከልን አናግሬ እሺ ሁለት ጊዜ አስተላልፈናል። አሁን ይሰራልሃል ተብዬ ምንም ከዛ በኋላ አዎ ጉዳዩትን ወደ ባለሙያዎች አስተላልፈንልዎታል። ግን ከእርስዎ በፊት ብዙ ደንበኞች ስላሉና በተራ መስተናገድ ስላለበት ነው የዘገየቦት። ስለዘገየቦት ደግሞ በጣም ይቅርታ እንጠይቃለን። በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ። አይ አንቺ check ማድረገችም ብሩ እዛ ላይ እንዳለ እንደገባ
እኛ ሪፖርት ማድረግ ነው ስራችን። ባለሙያዎች ደግሞ አስተካክለው ሲጨርሱ ለእኛ ያሳውቁናል። ባሳወቁን ሰዓት ደግሞ ለእርስዎ ደውለን የምናሳውቆት ይሆናል።
አይ እሺ፣ ችግር የለውም ግን ቆየብኝ ብዬ ነው።
እሺ ደንበኛችን፣ ዛሬ በድጋሚ ሪፖርት ማደርግሎት ይሆናል።
እሺ እሺ።
እሺ ደንበኛችን፣ ሌላ መረዳዎት ነገር አለ?
ሌላ ምንም የለም። የሆነው ጉዳይ እሺ ደንበኛችን፣ መልካም ቀን ይሆንልዎት።
መልካም ቀን ይሁንልሽ።